ደርሶታል national ID እሱን ለ national ID ያፈጽሞ national ID ደርሶታል እሺ ስንት ብር ነበር ከፍታል
hello ከቻፓ ነበረ የምደውለው። በዚህ ቁጥር ለ national ID ክፍያ ተፈጽሟል አይደለም?
አዎ
እሺ agent ኖት ወይስ ለራሶት ነው የከፈሉት?
በራሴ ነበር።
እሺ የደርሶታል አዎ
ID ው ደርሶታል ተቀብለዋል?
አዎ ደርሶኛል።
እሺ እሱን ለማረጋገጥ ነበረ። እናመሰግናለን።